ጤና ይስጥልኝ።
ትላንት ሪፖርት አድርጌ ነበር ከሁሉ ስፖርት ብር transfer አድርጌ ከዛ ሪፖርት አድርጌ ነበርና መልስ በዚህ ስልክ አልመጣልኝም ነው?
ብዬ ነው። አዎ በዜሮ አዎ በዜሮ
ቴሌግራም ላይ ላኩበትን ቁጥር ይንገሩኝ።
እ ቴሌግራም ላይ ላኩበትን ቁጥር ይንገሩኝ ደንበኛችን።
አሀ አዎ እሱ መልስ ሰጥተውኝ ነበር ዜሮ ዘጠኝ እሺ
ሰባ ሁለት ሰባ ሁለት አስራ ሁለት እሺ
ሰባ ሁለት
ሰባ ሁለት ሰባ- ሰባ ሁለት
ድጋሜ
ዜሮ ዘጠኝ ሰባ ሁለት አዎ እ፣ አስራ ሁለት ሰባ ሁለት ሰባ ሁለት ይህንን ቴሌግራም ላይ የላኩበት መልስ ነው።
አዎ ቴሌግራም ላይ ላኩት። በዚህ ነው ሹምዬ ነው ታረቅ አዎ ሹምዬ ፈቃድን reverse እኮ ብለኑታል።
አዎ reverse ይላል። ምን ምንድን ነው እንዴ?
ወደ wallet ዎት ተመልሰዋል ማለት ነው። reverse ማለት ወደ ሁሉ ስፖርት wallet ዎት።
ግን አልመጣም።
እስቲ አሁን logout login አድርገው check ያድርጉት።
አ- እሺ check አድርጌው ነበር። ደግሜ check ላድርገው አሁን።
አዎ እስቲ ቼክ ያድርጉት። ስልክ በየትኛው ነው ቴሌግራም ሁሉ ስፖርት የሚጠቀሙት?
በዜሮ ዘጠኝ አስራ አራቱ ሰማንያ አንድ አርባ ዘጠኝ ዘጠና አስራ አራት ሰማንያ አንድ አርባ አርባ ዘጠና አምስት ዘጠና በሚለው። እሺ አዎ።
በድጋሚ ስላልፈንሉታል ገብተው ውይይት እርስዎም ቼክ ያድርጉት።
እሺ እሺ